ጤና ይስጥልኝ የኢትዮጵያ በራ መረጃ ማዕከል ባኩት የምንነግደውት ጤና ይስጥልኝ። ከድሬዳዋ አሁን የሚገባው ፍላይት ስንት ሰዓት ነው የሚገባው?
ከድሬዳዋ እሺ፣ ሌሎት አንድ እየጠቡኛል እሺ ዛሬ ነው። የ- የ- ይቅርታ የዛሬ ሁለት ሰዓት ከሰላሳ ሶስት የሚገባ አለ። አንድ አሁን ሰዓት አሁን የሚገባ እሺ ቆይ ይቅርታ አሁን ላይ የሚገባውን በረራ እያሳየኝ አይደለም። ከዚህ በኋላ ያሉት እና አንዱ ደግሞ arrive ያደረገ ነው። አንድ ሰዓት ከ ይቅርታ እ ማታ የሚገቡት ነው እያሳየኝ ያለው።
ሰዓት ካልሰማን ይሻላሉ። ቻው።
እሺ፣ ተደውሎ እናመሰግናለን። መልካም ቀን።
ቻው።